መረጃ ይሰማኛል።
travel insurance ማንኛውም ኢንሹራንስ ይሆናል።
travel insurance ለማሰራት ለአውሮፓ ሀገራት ነው።
አዎ፣ እሺ አንዴ በስ- መስ- በህጋዊ መንገድ ከሆነ ህጋዊ ማለት እነዚህ ህጋዊ ፈቃድ ያላቸው travel insurance ኦች ላይ ሄደው ማሰራት ይችላሉ።
እ፣ ስልሽ አዎ፣ አሁን invitation ተልኮልኝ ምናምን ስለሆነ አዎ አሁን travel insu- insurance document ኡን ፈልጌ ነው።
አዎ የትኛውም የ- ማለት ይሄዱና ይጠይቋቸው እ፣ ለአውሮፓ ሀገራት ትሰራላችሁ ወይ ብሎ ይጠይቁ መጀመሪያ okay እንጂ እስካሁን ባለ መረጃ ማንኛውም travel እንትን ይሰጣሉ። ግን ሂደው maybe እርሷ ለፈ- እነሱ ለፈል- እ፣ እርሶ ለፈለጉት ሀገር ላይሆን ስለሚችል እነሱ የሚሰጡት ለዚህ አዎ።
ሀገር ኢንሹራንስ ፈልጌ ነበር እና ኢንሹራንስ እንዲሰሩልኝ ነበር ለዚህን ያክል ቀን ይበሏቸው። እነሱ ጋር የማይችሉ ከሆነ ደግሞ ወደ ሌላ recommend ያደርጓቸዋል።
በቃ እሺ፣ መልካም አመሰግናለሁ።
እሺ፣ የለብዛ ስለደወልን አመሰግናለን። መልካም ምሽት።
እሺ